አሎ እሺ መልሼ የደወልኩልህ ልኬልሃለሁ ቴሌግራም ላይ በል።
አዎ መጥተዋል።
አዎ አሁን አግኝቼዋለሁ፣ ግን ከሳምንት በፊት ነው የገባከው። እየተጠቀምክ አይደለም ብዙ።
አዎ በቃ ልኬልሃለሁ። ከዛ በኋላ ከገዛክ በዛው እንትን
እሺ።
ትደውልልኛለህ። በዛው ስልክ አስቀምጬልሃለሁ የኔን ከታች በቃ እሺ፣ አሪፍ ለ system ስለምንፈልገው መልሰህ ትደውልልኛለህ ማለት ነው። መግዛቱን ካለ እሺ፣ እሺ።
እንሰግናለሁ። እሺ እሺ